Hello ጤና ይስጥልኝ።
ጤና ይስጥልኝ።
ከችብችብ ነበር የምደውልዎት።
OK እሺ እናቴ።
Order አድርገው ያልመጣ አይተም ነበሩት?
አዎ ዛሬ ይመጣል ብዬ ነበረ። ከዛ ለነገ ተዘዋውሯል አሉኝ ቅድም።
OK እሺ። ምን ምን ነበር የቀረው?
አንደኛው ሁለት ኪሎ ድንች ነው።
እሺ።
አንደኛው ደግሞ OK ፓስታ OK ፓስታ one piece ነው አይደለ?
እ አንድ piece ነው አይደለ?
OK ፓስታው አዎ።
OK ፓስታ አንድ piece፣ ድንቹ ደግሞ ሁለት ኪሎ።
እሺ። የት ነው location የምናመጣሉት?
እ location የት ነው የምናመጣሉት?
OK location የቀራኒዮ ከሆላንድ በስተቀኝ ቀራኒዮ?
ዞር ብሎ አዎ ቀራኒዮ ሳይደርስ ከሆላንድ በስተቀኝ ዞር ብሎ አለ። ከዛ በኋላ ት- ከሆላንድ በስተቀኝ ትንሽ ዞር እንዳላችሁ እ፣ የባጃጅ መያዣ አለና እሱ ጋር እና ያስፋቱ ላይ ያወጣላችኋል።
እሺ እሺ። driver ሲደርስ ይደውላል።
OK ዛሬ ነገ።
ነገ
እሺ እሺ። መልካም እሺ፣ እሺ እሺ።
እ፣